ሄሎ አቤት መልሼ የደወልኩኝ ከቺፕቺፕ large ነበር ያዘዛችሁት በአስራ ሰባት ብር ነው?
እንትኖች ጥቅል ጎመን ምናምን እ፣ ድንች፣ አቮካዶ
አቮካዶ okay፣ እሺ።
ቲሸርት ደርሶኛል።
okay ቲሸርቱ መጥቷል። ሌሎቹ ግን አልመጡም አይደል? በሀያ የታዘ- ድንች ውስጥ ድንቹን ተቀብሏል።
ድንችም ሌላ ትእዛዝ አለ። ያኛው ቀብቶ ሌላ ትእዛዝ ተሰጥቷል። ጥቅል ጎመን፣ ድንች፣ አቮካዶ፣ ካሮት፣ አቮካዶ፣ ጥቅል ጎመንና ድንች አይደል?
ካሮት ካሮትና ድንች ቲሸርት ትናንት መጥቷል። አሁን ድንች ሌላ ድንች አለ፣ ጥቅል ጎመን፣ አቮካዶ።
okay ሶስቱ product okay። እሺ warehouse check ላድርግና መልሼ እደውልዎታለሁ። አንዴ ጠብቁኝ። ሄሎ ሄሎ